ጤና ይስጥልኝ ጠብታ ብለን ጠብታዎች ሰላም ናችሁ?
እግዚአብሔር ይመስገን።
ከቤዛታ ስቴዲየም branch ወደ አለርት
አለርት ኮሚኒኬት ተደርጓል።
አዎ ኮሚኒኬት ተደርጓል።
እሺ ማነው የታከመችው ስም?
ስማቸው ስሟ ማለት ሳራ መንግስቱ
ሳራ መንግስቱ
እሺ በ- ባለሙያ ነው እርሶ?
አዎ
እሺ ምንድን ነበር ጃግም ቤተሰብ ላገናኝሽ አይ አይ ባለሙያ ነው የፈለጉት።
ቶፒክ ናት ራፕቸር ዴክቶፒክ ፕሬግናንሲ
ሰው ከረንት ምን አይነት ስታተስ ላይ ነው?
አዎ ደህና ናት
እሺ ሰው ልደውልላቸውና አለርት መልሼ ልደውልላችሁ።